Million teraz nie mieli wtedy, ሰላም ነው።
ale mieli wtedy.
ሴትዮዋ ኦርደር አድርጋ ነበር ማለት ነው፣ ከሳቫና ማለት ነው።
እሺ ከዛም በኋላ ስደውልላት እኔ ኦርደሩን ተቀብያለሁ አለች።
ኦርደሩን ተቀብያለሁ። እስኪ ኦርደሩን አዎ።
ነገሩ ንገረኝ አንተን
ዘጠና ሰባት ሀያ አራት
ዘጠና ሰባት ሀያ አራት ሀብታሙ ነው አ?
ሀብታሙ ነኝ። አዎ።
እሺ ቆይ አንዴ ምንድን ነበር እየደወለች
እሺ እሺ ይሄኛውን አሳውቅልሃለሁ ደርሶኛል ያለችን
hello፣
ሄ- ሄሎ አ- ሀብታሙ እ- አቤት።
አሳውቅልሃለሁ እሺ ደርሶኛል ነው ያለችው አ?
አ ደርሶኛል አለች።
እሺ አሳውቅልሃለሁ ከአስር ደቂቃ በኋላ መልሰህ ደውልልኝ እሺ እሺ